hello ፍቅር ነኝ።
ፍቅር ሚስያስ በናት የሆነ ወር ወደ ቦሌውም ጨርሼ ገና ከቦሌ እየመጣሁ ነው እና order ይዤ ነበር። ይሰማሻል?
ሌላ order ይዘሃል?
አይ ያን order ጨርሼ እየመጣሁ ነው እና ወይ ገና ይሰማኛል መሰለኝ።
ሰ- ሰዓቱ እንትን ይላል አርባ አርባ አንድ ስልሳ ሶስት አስቦችልኝ በእናትሽ ከቻልሽ
እሺ ቆይ dispatch ኦችን ልጠይቃቸው።
እሺ።
የት ነው ያለኸው አንተ?
እኔ አሁን ያለሁት ገና ቦሌ ነው። ቁጭ ብዬ ምግብ እየበላሁ ነው።
ቆይ አንዴ ል- እሺ አንዴ ል- ልጠይቅልህ።
እሺ እሺ።
እሺ hello ወይዬ
ከፒታ ፓስ ወደ